ነኔ መድኃኒቴ በጥርስሽ ብርሃን ስትፈውስ ስትስቂ ነኔ ሰውነቴ ያቃተውን ነገር ለበሽታ አዋቂ ነኔ መድኃኒቴ በፍቅርሽ ታምሜ ዕዳ ገብቻለሁ ነኔ ሰውነቴ ነይልኝ ዓለሜ እሞትብሻለሁ አንቺ ልጅ መላ መላ መላ መላ መላ መላዬ መላ መላ መላ መላ መላ እኔን አዋቂ መላ መላ መላ መላ ማናለ ሌላ መላ መላ
ዋንተ ያየሁት የፍቅርን ጣም ከምልህ በላይ ያለኝ መውደድ አያበቃም። ምን ያህል ብታደል እምን ቢወደኝ እንዳንተ ያለ ቆንጆ አፍቃሪ